ጤና ይስጥልኝ የቄስ የበራ መርጃ ማዕከል እባክዎት ምን ልርዳዎት?
ሰላም ነው ሰላም ጤና ይስጥልኝ።
አለን ወደ ለንደን ለመሄድ ዋጋ ለማወቅ ነበር። book ታደርጋላችሁ እንዴ እናንተ?
አዎ ትኬትን እንቆርጣለን።
አረ አዎ
እሺ ለመች መሰለ ለ August ሀያ ስድስት
August 26 መመለሻ መች ነው?
ኖ ዋን ዌይ ነው።
ዋን ዌይ ነው የፈለጉት?
አዎ ሀያ ስድስት ነው። August ሀያ ስድስት ወይ ሀያ ሰባት እሱ ዋጋውን ንገረኝ እና በሀያ ሰባት አዲስ ላድርግ።
አበባ ሄሎ
ሄሎ እያየሁት ነው። አንድ ጥቂት ጠብቁኝ።
እሺ ነበር
እ፣ እሺ እ፣ የሚመርጡት የአየር መንገድ አለ?